ሀብ ጤና ይስጥልኝ። ሄሎ ቪዥን ኃላፊ ነኝ። ባክዎ ምን አይነት የጉዞ መረጃ ልስጥዎት?
እም፣ አይ እንትን ፓስፖርት ለማምጣት ፈልጌ ነበረ።
እሺ፣ ዳክመንታችን
እ?
እ፣ ኦንላይን ላይ website ኣቸውን ልሰጥዎት እችላለሁ። በሱ ኦንላይን ላይ እንትን ማስያዝ ቀጠሮ ማስያዝ ይችላሉ ደንበኞች።
ላይ
ምን አሉ?
ኦንላይን ግባና እዛ ልጨርስ።
አዎ፣ ስለዚህ እሱን website ኡን እሰጥዎታለሁ እኔ።
እሺ፣ እሺ፣ Ethiopian passport እሺ፣ service እሺ፣ dot gov እሺ፣ dot ET።
እሺ፣ ስለዚህ እዚህ ላይ ገብተው እ፣ ቀጠሮ ማስያዝ ይችላሉ።
እሺ።
ተጨማሪ ጥያቄ አለዎት?
አይ፣
እሺ፣ ሄሎ ቪዛ ስለደወሉ እናመሰግናለን። መልካም ምሽት ደንበኞች።
እሺ።
እሺ